ሽብታቤን ፍታና አቁመኝ ለክብር ድንግዝግዝታው በርቶ አጥርቼ እንዳይ የሰላሜ ጌታ ኢየሱስ በኔ ኑር እኔም ባንተ ልኑር ያውኜ ፊት የአባቶቼ አምላክ አንተ በኔ ኑር እኔም ባንተ ልኑር ያውኜ ፊት ታቤን ፍታና አቁመኝ ለክብር ድንግዝግዝታው በርቶ አጥርቼ እንዳይ የሰላሜ ጌታ ኢየሱስ በኔ ኑር እኔም ባንተ ልኑር ያውኜ ፊት የአባቶቼ አምላክ አንተ በኔ ኑር እኔም ባንተ ልኑር ያውኜ ፊት ይህን ክፉ ዓለም መሻገር ምችለው ቅዱሱ መንፈስ ብቻ ሲመራኝ ነው። ማሸነፍ ማሸነፍ ማሸነፍ አምሮኛል። አሸናፊው ልጅ ነኝ፣ ሽንፈት ይበቃኛል። ትብታቤን ፍታና አቁመኝ ለክብር ድንግዝግዝታው በርቶ አጥርቼ እንዳይ የሰላሜ ጌታ ኢየሱስ በኔ ኑር እኔም ባንተ ልኑር ያውኜ ፊት የአባቶቼ አምላክ አንተ በኔ ኑር እኔም ባንተ ልኑር ያውኜ ፊት ካንተ የተቀበልኩት የተስፋ ቃል አለ በእምነት ጸንቼ መጠበቅ ሚገባኝ እንደ ቃል ልኑር ስምን አስከብሬ ደስታዬም ሰላሜም ኢየሱሴ ነክሬ ትብታቤን ፍታና አቁመኝ ለክብር ድንግዝግዝታው በርቶ አጥርቼ እንዳይ የሰላሜ ጌታ ኢየሱስ በኔ ኑር እኔም ባንተ ልኑር ያውኜ ፊት የአባቶቼ አምላክ አንተ በኔ ኑር እኔም ባንተ ልኑር ያውኜ ፊት የተዘጋጀውን የሰማዩን ደስታ ላየው ናፍቃለሁ ስትመጣለኝ ጌታ አይኖቼ ይብሩና አጥርቼ ልዩና ልኑር በዝማሬ ልኑር በምስጋና ትብታቤን ፍታና አቁመኝ ለክብር ድንግዝግዝታው በርቶ አጥርቼ እንዳይ የሰላሜ ጌታ ኢየሱስ በኔ ኑር እኔም ባንተ ልኑር ያውኜ ፊት የአባቶቼ አምላክ አንተ በኔ ኑር እኔም ባንተ ልኑር ያውኜ ፊት የሰላሜ ጌታ ኢየሱስ በኔ ኑር እኔም ባንተ ልኑር ያውኜ ፊት የአባቶቼ አምላክ አንተ በኔ ኑር እኔም ባንተ ልኑር ያው